እና አንቺ በዛ ዝም ብለሽ ትቀያለሽ።
ልክ ነሽ። እኔን እያየሽ እኮ አይደል? እሱን እያየሽ ልክ ነሽ። አዎ፣ ትንሽ እንትን ብለሽ ነበር። ይረሳል።
ሄሎ
አቤት ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምደውልልዎት።
ከየት
ቺፕቺፕ ችክችክ
ቺፕቺፕ
ምን ማለት ነው?
order አድርገው ነበረ።
የምን የገበያ ነው?
አዎ
አዎ ነበር ተውኩት ሲዘገይ
ምን ነበረ አይተሙ
እ order ያደረጉት ምን ነበር? order ያደረጉት ምን ነበር አልደረሰኝም። ለእኔ ትቼዋለሁ እኮ
እኮ ምንድን ነው? ከፍለው ነው አይደል order ያደረጉት?
እኔ እንጃ፣ ሌሎች ከፍለ ይሆናል። እኔ አላደረኩም፣ ትቼዋለሁ።
በቃ እሺ እሺ።